ሄሎ
hello፣
አቤት።
ሰላም ጤና ይስጥልኝ። እንዴት ዋልክ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። ከ STEM for Kids ነበር የምደውለው።
እ?
STEM for Kids የልጆች የክረምት ስልጠና STEM for Kids ወይ?
አዎ፣ አስታወስከው?
አዎ ያው ተጨማሪ መረጃ እንደምትፈልግ አስቀምጠህልን ነበር። በጣም ይቅርታ late ሆንን ሳንደውል።
እሺ። ምን ነበረ?
እሺ እ፣ የሚሰጡት ፕሮግራሞች የ computer programming ስልጠናዎችን ከ beginner ወይም ከ scratch ጀምሮ እስከ advanced level ያለውን ሲሆን እ፣ artificial intelligence የ robotics essential የሚባሉ part ኦችን Python የም- ያጠቃልላል። እ፣ በተጨማሪ እንትን ደግሞ ይቅርታ አድርግልኝና ደውዬ አንቺ አላነሳል መልስም ስትኝ ከሆነ በአካል ሄጄ ብስራተ ገብርኤል ተመዝግቤ ያለ ያለውን ነገር ጠይቅ።
okay፣ እሺ።
በጣም ዘገየሽብኝ።
አዎ፣ በጣም ብዙ መልስም የሚመዘገብ አልመልሰም። አይ በጣም ዘገየሽ። እኔ በአካል ሄጄ እዛው ተመዘገብኩ።
በጣም ጥሩ። ይቅርታ በሀያ በጣም አራት በሀያ ብዙ አራት customer handle ማድረግ ስለነበረብን ነው። በጣም ይቅርታ። እሺ አባት፣ መልካም እሺ፣ ምሽት።
ተመዝግቤያለሁ። እሺ፣ አመሰግናለሁ።
እሺ፣ ምንም ማለት እሺ፣ እሺ።